ጤና ይስጥልን ማኒ ባባ።
ሰላም ነው።
ጤና ይስጥልን።
እንትን የሆነ D4D ተለጥፏቸው ስንት ነው ብሩ?
ምን አሉኝ አባት? ምን አሉኝ አባት?
ቲክቶክ ላይ ዶር- ዶልፊን D4D ተለጥፏቸው ነበር።
ሁለ- ዶልፊን አዎ ሁለት ሺህ ስንቱን ነው ያዩት?
ሁለት ሺ ሶስት ነው ምናምን መሰለኝ። የድጋሚ ልየው ወይ
ዶልፊን ያለ ዶልፊን ያለ ሁለት ሺህ ስድስት አለን ኦሮት አድርጋ የሆነ ወይም ደግሞ ሁለት ሺህ ስምንት አለን
ብሩ ስንት ነበር? ነው ሁለት ሺህ ስድስቱ ሁለት ነጥብ ስድስት ነው
አዎ እ ሁ- ዶልፊን ሁለ- እ ሻርኩ ሁለት ሺህ ስምንቱ ደግሞ ሶስት ነጥብ ሁለት ነው
እሺ መልስ ደውልልሽ። እሺ። የት ነው የሚታየው?
ፓስተር branch ኣችን ነው
እ ጳውሎስ ጋር ማለት ነው ፓስተር አ አ